ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራነኝ እባክዎ ምንድን ነው? ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። ቤት ቤት ነው የደወሉት። ምን እንርዳው?
መሪያ ትችልም ሶማልኛ ነው።
እሺ ሶማለኛ ቴሌግራም ላይ ጻፉልን። እሺ
እሺ እሺ፣ እናመሰግናለን ስለደወሉሽ። መልካም ቀን።
እሺ እሺ፣ አመሰግናለሁ።
እሺ።
ሄሎ
ሄሎ
አካውንት ችግር ነው።
ምን ነበር አባ
አካውንት ሌላ